hello ጤና ይስጥልን ዋሽንግተን የህክምና ማዕከል
አዎ ጤና ይስጥልኝማ ፈልጌን ነበር፣ አምቡላንስ ፈልጌን ነበር። ከዘውዲቱ ትናንት ማታም ደውላቸው ነበረ፣ እስካሁን አልመጣልንም። አሁን ትልኩልን አላችሁ?
እሺ አስተላልፋለሁ። ከየት ነው ያልከኝ? ከዘውዲቱ ከዘውዲቱ ነው ያልከኝ?
አዎ አዎ
እሺ ምን MRI ለመነሳት ነው ወይስ ለምን ነው?
አዎ አዎ አዎ አዎ አዎ CT CT scan አዎ CT scan CT scan ዋጋውን አውቀዋል?
ዋጋው ስንት ነው?
ምን ነው የታዘ- ምንድን ነበር የታዘዘው?
እ እ የታዘዘላት ምን ነበር?
እኛ- እንትን ጭንቅላት እንትን ለማረ ለማስ እንትን ለማድረግ እኮ brain CT scan ነው?
መሰለኝ። አዎ ዶክተሮቹ ናቸው እንትን ያሉት።
አይ ማለት የለም።
ማለት እሺ ጠይቀው ይደውሉ። በትክክል ነግረውኝ ዋጋውን በትክክል ነግሮት ነው እሺ እሺ እሺ እሺ መልሰው ቼክ አድርገው ደውሉልኝ።